እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረችኝ ማለት መንፈሴን አወቀው።
አልተለየሽኝም እንዲያው እንደ ዘበን አጥቼሽ አላውቅም በናፍቆት ፍላጎት አልተለየሽኝም እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝከ